ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ተነስቼ ልግድ እንዳበደ ሰው ተነስቼ ልግድ እንዳበደ ሰው አንቺን ቃዬ ወዲህ ጠፋኝ መድረሻው ጸጉርሽ ኻር ነዶ መዓዛሽ ገነት ሞትኩልኝ ሶስት ጊዜ ባንድ ቀን ሌሊት ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ዳዬ ደካ ልጅ ውቃቤራ ቀኝ ዳዬ ደካ ልጅ ውቃቤራ ቀኝ ከሄደች ወዲያ ነው የምትናፍቀኝ ሞጣ ቀራኒውን ደቦኙ ስታውቂው ጣቤ ጠብቶች ነው የምትጨነቂው ጌዳዬ ጌዳዬ ጌዳዬ ጌዳዬ ጌራዬ ጌራዬ ጌራዬ ጌራዬ አይንና ጥርሷማ መች ይበልጣል ከሰው አይንና ጥርሷማ መች ይበልጣል ከሰው ከንፈሯ ነው እንጂ እህል ያልቀመሰው ግልጥልጥ አድርጌ ከንፈሯ ብቀምሰው ግልጥልጥ አድርጌ ከንፈሯ ብቀምሰው እንጥብሳል ላደርኩ እንደ ቆረበ ሰው ዘመዴ ዘመዴ ጌዳዬ ጌዳዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ አጎንብሼ ልሂድ እንደነሰረው አጎንብሼ ልሂድ እንደነሰረው እቀና ብዬ ነው ቤቴ የፈረሰው ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ ጌራዬ መዘዝሽ አይለቀኝ ብሸሸው ብሸሸው መዘዝሽ አይለቀኝ ብሸሸው ብሸሸው ደምሽ ተፈናጥቆ ልብሴና ብራሽው ጌራዬ ጌራዬ ጌራዬ ጌራዬ